መቶ ብዬ ሁለት መቶ ደርሷል፣ ሶስት መቶ ደርሷል።
hello ሰላም ጤና ይስጥልን ቤት ቤት
አዎ ትናንት የተሳ- ያለፈ ጨዋታ እስካሁን አልለቀቀልኝም። ለምንድን ነው?
እሺ QR code ዋን ትነግረኛለህ check አድርግልህ
ሶስት ሶስት
ስንት አልከኝ
ID ውን ነው የ- አዎ QR code ዋን ሶስት አ- ስልኩን ሰ- ሰላሳ አራት ዜሮ ሶስት ሰላሳ አራት እ አስራ ሶስት አስራ ሶስት አስራ ሶስት ሰማንያ አንድ ሰማንያ አንድ ሰማንያ አምስት
እሺ ይሄ ደወልኩበት ራሱ ማለት ነው።
አይ QR code ዋን ነው የምልህ
እ እ እ QR code የምትላለቻ ውጤት የምታይበት ጋር
አ እሷን ንገረኝ መጨረሻ ላይ QR code የምትላለች
ሶስት
እ እ
ሶስት እሺ
C capital
እሺ ንገረኝ ሶስት E
ሶስት C capital እሺ
ሰባ ስድስት
ሰባ ስድስት
ዜሮ አምስት
ዜሮ አምስት
F small
እሺ F
small B small
ችግር የለውም ዝም ብለህ ንገረኝ እሺ B እ ዜሮ አምስት ብለህ F ነው ያልከኝ
አዎ ዜሮ አምስት F እሺ
ቢ ቢ
አ- አንድ አንድ
ኤፍ ኤፍ
ሶስት ሶስት
C
ሲ
ኢ
ኢ
ሲ
ምን አልከኝ
ሲ ሲ
ሶስት ሶስት
ኤ
ኤ
ዜሮ
ዜሮ
ኢ
ኢ
አራት አራት
ኤ ኤ
አምስት F አምስት ኤፍ
አምስት ኤፍ አ
እሺ
ሁለቴ ነው ኮፒ ያደረኩት።
እሺ
ሺ ስድስት መቶ ሺ ሰባት መቶ አምስት ወር እኮ
hello
አቤት
ተሳስቷል መሰለኝ ወይ screenshot አድርገህ ቴሌግራም ላይ ትልክልኛለህ ID ውን ሶስት ብል መጀመሪያ ላይ ሶስት ብለሽ ምንድን ነው ያልሽ? ፊ አይደል ያልሽ?
ቆይ እስቲ
መጀመሪያ ላይ ሶስት መጣ ጠብቀኝ እሺ ሶስት C ነው ሶስት ሲ አ ሶስት ቁጥር ከዛ ሲ ብር እኮ ነው።
hello
ወይ እ፣ ማግኘት አልቻልኩም ትልክልኛለህ ቴሌግራም ትጠቀማለህ
ቴሌግራም አዎ እጠቀማለሁ።
በቃ እዛ ላይ ላክልኝ እሺ
ቴሌግራም በዚህ ወይ እሺ እሺ ልክልሻለሁ።
እዚህ አላገኘሁትም እሺ አባ
በዚህ ላክልሽ።
ዜሮ ሶስት ቤቱን ታውቋለህ
ዜሮ ሶስት ቤቱን አላውቅም፣ ንገሪኝ እስኪ።
እ፣ ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት አርባ ሰባት
ሰላሳ ሰባት አርባ ሰባት አዎ እዛ ላይ እሺ።
ላክልኝ እሺ እናመሰግናለን መልካም ቀን